ሄሎ ሄሎ አሉላ አቤት ሰላም ነህ?
አለ ዘርምት አለን ይመስገን። እኔ የምልህ እያሱ እቃ ሰጥቶህ ነበር እንዴ ወደ ሾላ መሄድ?
እ እያሱ እቃ ሰጥቶህ ነበረ ድራይቨሩ?
እያሱ እስቲ የኒው ማለት ነው።
አልቋል።
ኒው ላይ መቶች ነበረች።
መቶች አንደል እኔ አልሰጠኝም። ለረዳቱ ከሰጠ
እስኪ ለዋሲሙ ሰጥቶት ያለኝ ግን ዋሲሙም ካንተ ጋር ከሆነ ምናልባት ከኔ ጋር ነበረ፣ ግን አሁን ነው የተለያየው ከኔ ጋር።
እሺ ወይ አንተ ታስታውሳታለህ? ሀና የምትባል ቆይ ቆይ ካለ ሊል ውስጥ አና ፒዲኤፍ ነው አለ አ ፒዲኤፍ ሾላ መሄድ
ሾላ ሜድ ከሆነ እኔ አልሄድም አሁን
ኦኬ።
እዚህ ግን በኋላ- አዎ ሪተርን ነው የምታደርገው ነው?
እንግዲህ አልፈን ነው የሄድነው። ጠዋት ሲል በዛ ጋር ኦኬ እሱ ነበር ግን
አ፣ እኔ እንጃ ረስቶ ይሁን ምን ይሁን ብቻ አርፍዶ ስለወጣን በጣም እንትን ብሎ ነው የወጣው። መጣው። እሺ እሺ በቃ ለሶል ደውለህ ንገር።
ይነግረዋል እንትና በቃ እንደዛ ከሆነ ዋሱን እሺ እሺ
እ